English word trabajo com ladda.
اسمع Hello?
ላሁድ ስፖርት ካልስ ደሌ ነይሩ
ምን?
ከቴሌ ቢሮ ወደ ስፖርት
እ ማስተላለፍ አልተቻለም።
ዲፖዚት ለማድረግ ፈልገው ነው?
አዎ ከ- ከዛ ሁሉ ስፖርት ላይ ገብቶ የቴሌ ብር እኮ የለም።
እሺ እ technical ችግር ስላጋጠመን ነው። በምሰጠው ስልክ እ deposit ካደረጉ በኋላ የሁሉ ስፖርት account ኦች ሙሉ ስምና ስልክ ቁጥር ከቴሌ ብር ከሚልክለው text screenshot አድርገው በቴሌግራም ይልኩልናል። ስልክ ቁጥር የያዙ የሚልኩበት ብር
እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
እሺ አስራ ዘጠኝ ስልሳ ስድስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አስራ ዘጠኝ ስልሳ ስድስት እሺ ከዛ ከዛ እዚህ ላይ ብር ይልካሉ። ፍትህ አምላክ ማርዬ ይባላል።
እሺ ከዛም ደግሞ የቴሌግራም ቁጥር ልንገሩት የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰላሳ ስምንት አስራ ስድስት እሺ ሰላሳ ዜሮ ስድስት
እሺ
በዚህ በቴሌግራም ይላኩልን የሁሉ ስፖርት account ና ሙሉ ስምና ስልክ ቁጥር አንድ ላይ አድርገው ከ screenshot ኡ ጋራ አንድ ላይ ላኩልን።
እሺ
እሺ እሺ፣ መልካም ቀን።